hello ጤና ይስጥልኝ ቤት ቤት
ተይዞብን ነው አሁንም እናት
hello አቤት ተይዞብን ነው ወይ with- withdraw አድርገና አዎ
አሁን በደወልክበት ቁጥር ነው አዎ አዎ አሁኑ ነው ያደረኩት ሁለቱም እሺ አንድ ደቂቃ። እሺ አንድ ሺህ አምስት መቶ እና ሁለት ሺህ ብር ነው አይደለ?
አዎ አንድ ሺህ አምስት መቶ እና ሁለት ሺህ ብር አዎ እሺ ወደ ቴሌ ብር ነው አዎ
confirm አድርጌልሃለሁ። እሺ ትንሽ ቆይተህ ሞክር።
እሺ